ሄሎ ሄሎ ጤና ይስጥልን
አብረሽ ዳን
መኪና አይቼ ነበር five L
እሺ እሺ
ስንት ነው ዋጋው በ- ያለጠፈው ነው ያለጠፈው ሁለት ሺህ ሶስት ሞዴል ስንት ነው ዋጋው?
የኛው ወደዛ አታረግላቸው ምናሽ
እ
ስንት ነው ዋጋው ፓስተር ፓ- ዋጋ ፓስተር ነው የቆመውና እዛ branch ኣችን ነው ስልክ ልስጥክና ለእነሱ እሺ።
ደውልላቸው እሺ ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት አርባ አራት ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ
እሺ ሰማንያ ሰባት እሺ አመሰግናለሁ እሺ እሺ እሺ